ሄሎ ጤና ይስጥልኝ ቅድስት ነኝ አባይ ቅድስት ጸደቀ ነኝ።
እሺ ጸደቀ
ተቃሪ ኦርደር ያስኩኝ ከመቀል ፍላወር
ኧረ ተው ግን ተው ግን አንተ ሰውዬ ተው የምር አላሰብኩም። እነዚያ ኦርደር ነበር እሺ ሀምሳ ስድስት ሰላሳ ሶስት
ሃምሳ ስድስት ሰላሳ የመጀመሪያውን እንግዲህ አሁን የነገርከኝ ኦርደር አሁን የነገርከኝ ኦርደር ነው ማለት ነው ነው እሺ ልክ ነው ፒኑ ፒኑ ልክ ነው አሁን የነገርከኝ ኦርደር አይ የዝናብ ያስጨምራል አስበርቶ በቃ እሺ እሺ በጣም ነው የማመሰግነው።
እሺ ይሄኛው ይሄኛው ይሄኛው ይሄኛው ይሄኛው ይሄኛው አንዴ ጠብቅ መስመር ላይ እሺ ሄሎ
ወይ አንዴ ጸደቀ። እሺ ጠብቀኝ አንዴ።
እሺ